ટેરેસ એટલે મતલબ વેચ વેચીને મતલબ તો
અ કાજલ કોડિયા જી እሺ
አስር እሺ
ሀያ ሀያ ሰላሳ ሁለት ሰላሳ ሁለት
አርባ አምስት እሺ አሁን አብዴት አድርጎልሃል። እሺ ያው ግን የአስራ ሁለት ጨዋታ አለ። አስራ ሁለት ማለት ዛሬ አዎ።
ስድስት ነው አይደለ?
አ ከስድስት ቀን በኋላ የሚካሄድ ጨዋታ አለ።
እሺ ሌላ ያዝ ሌላውን አርሞልሃል፣ check አድርገው።
እሺ ሌላ ያዝ ሌላ እሺ እሺ
እም፣ ዘጠና ዘጠኝ ዘጠና አራት ዘጠና አራት
አርባ ሶስት እሺ ሁለት
እሺ እሱም እንደዛው አርሞልሃል፣ check አድርገው። ሁለት ጨዋታ እም።
ወጥቶብሃል፣ ለውስጥ ነው።
lost ነው እሱ።
አዎ
እሺ እንደገና ዘጠና ዘጠኝ ዘጠና ዘጠኝ
ዘጠና አራት እሺ
ሀምሳ ሰባት እሺ ስድስት
እሱም እንደዛው ሁለት ጨዋታ ቀይ ሆኖብሃል፣ ለውስጥ ነው።
እሺ አስር
አስር
ሀያ ሀያ ሰማንያ ሰባት እሺ ሰላሳ
ይሄ ሶስት ጨዋታ ወጥቶብሃል።
እሺ አስር አስር
አርባ ስድስት እሺ
ሰማንያ አራት ሰማንያ አራት
አምሳ ስድስት
እሺ ይሄ ሀምሳ ብር ቦነስ ለቆልሃል።
እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ